hello፣
ሰላም ጤና ይስጥልኝ ወይዘሮ አስመረት ሰላም ነው?
እግዚአብሔር ይመስገን።
አለን እግዚአብሔር ይመስገን። ከሰ- ከሰ- የ summer camp ፕሮግራም ለልጆች የሚል አይተው ፌስቡክ ላይ ትምህርታዊ ትምህርታዊ የ summer camp ፕሮግራም የሚል አይተው ፌስቡክ ላይ ተመዝግበው ነበር። የበለጠ መረጃ
okay። አዎ አዎ፣ ስቴም ነው።
STEM for kids ኦች ነን። አዎ አዎ አዎ፣ ጥያቄ ያሉት ወይዘሮ መሰ- አስመረት?
የለኝም። ደውሎልኝ ከልጁ ጋር አውርተናል።
እሺ ተመዘገቡ ታዲያ?
እ፣ ቆይ ገና ትንሽ እ፣ ያልተመቻቸልኝ ጉዳይ ስላለ ነው። ልጅቷም እሺ።
ትምህርት ገና አልጨረሰችም። ለዛ ነው እሺ እሺ ወይዘሮ አስመረት እሺ ደስ ይለናል። እሺ እናመሰግናለን።
እሺ መልካም ቀን።
እሺ፣ bye